የ neuroscience ለሥራ ፈጠራና የ neuro አመራር የዶክተር ያሬድ ኢሳያስን መጽሐፍት ለመግዛት በጃፋር መጽሐፍት መደብር በሀሁ መጽሐፍት መደብር አራት ኪሎ ማማስ ኪችን አጠገብ በሚገኙት መጽሐፍት መደብሮች ቦሌ ሞርኒንግ ስታር ሞል ground floor መስቀል ፍላወር ናዝራ ሆቴል ፊት ለፊት ሳል ኮምፕሌክስ ground floor ፒያሳ ፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አጠገብ ያለው ህንፃ ground floor፣ ቸርችል ጎዳና ትራኮን ህንፃ ground floor፣ ክብሩ መጽሐፍት መደብር እና በሌሎችም የመጽሐፍት መደብሮች ያገኟቸዋል። በማንበብ የ summer reading challenge ን ይቀላቀሉ። neuroscience ለሥራ ፈጠራና የ neuro አመራር ሳይንስ ከዶክተር ያሬድ ኢሳያስ